ሰላም ጤና ይስጥልኝ። ችክችክ
ሰላማች ነው።
እግዚአብሔር ይመስገን።
እኔ የምለው እሺ የሆነ group create አድርጌ ነበረ። አሁን እሺ።
already መጥተው ልንቀበል ነው።
okay እማላውቀው አንድ ነጭ ፈረንጅ ነው እንግዲህ add አድርጎታል። አንዱን እስኪ ስልክ ቁጥር ይነግሩኛል?
የማንን የኔ የእርስዎን?
ዜሮ ዘጠኝ እሺ ሰላሳ እሺ ዜሮ አንድ እሺ ሀምሳ ሰማንያ አንድ
እ ምን ነበረ product ኡ ላይ join ያደረገ የትኛው product ላይ ነው?
እ፣ ሽንኩርት ላይ ሽንኩርት ላይ ነው። okay ማቴዎ ማቴዎ የሚባል ነው።
እ፣ እ፣ እሱን ለ check ለማድረግ ከዚሁ ከኛ ቢሮ join ስለተደረገ ነው። እሱን product ይውሰዱት ለእርሶ።
ነው።
አዎ እሺ፣ እሺ፣ እሺ፣ መልካም ቴንክ ዩ።